ሄሎ ሄሎ ሄሎ አቤት ጤና ይስጥልኝ ያሬድ ጤና ይስጥልኝ ያ እ፣ ከቴሌ ነበር የምደውልልህ
ሂት ቴሌ agent ተመዝግበህ ነበረ ቴሌ ብር okay አ፣ okay okay እና እንድትሰራበት active እንድታረገው ለዛ ነበር የደወልልህ active እንድናረግልህ
okay አሁን እኔ ሱቅ አይደለሁም ምናልባት እ፣ በቀጠሮ ምናልባት ከሆነ እሺ አዎ በቃ ማለት በሚመች ቀን መቼ ትችላለህ በዚህ እሺ አሬንጅ ላድርግና በዚሁ ልደውል እሺ ደውል እሺ እሺ ያሬድ እሺ መልካም ቀን